ሄሎ፣
ሰላም ቤት ሰላም ነው እንዴት ናችሁ?
አለን።
ይህ ሙክታር ነው። ቢሩ በንድ በንድ ነው። ሁለት ሺህ ነው። ሰማራ ወረላት እና ቴሌብር በሰሙ አዎ፣ ወረላት ብር ነው እኮ ግን እዛ ገና ነው እኮ ግን እዛ መሀል ላይ ነው እኮ በ- በንድ ግን ስልክህን ንገረኝ።
ስልክ አስራ አምስት ስንት ጊዜ አስር ጊዜ ነገር አለ እኮ ግን አልመለሱም። ምንም አልመለሱም።
ዊዝድሮ ነው ያደረግከው?
አዎ ድረዋል እኮ
ዜሮ ዘጠኝ አስራ አምስት አስራ አምስት ሰባ
ሰባ አራት ስልሳ ስምንት ስልሳ ስምንት አርባ ሁለት አርባ ሁለት አዎ ሁለት ሺህ ነው። ማታ ነው።
እሺ፣ ለቴሌ ብር ለሳንቲም ፔ ያሳውቀናቸዋል። እሺ፣ መልስ ስላሰጡን ነው። ትንሽ ጠብቀን እንደሰጡን እን- እናሳውቀሃለን።
ስንት ሰዓት ነው የምትጠብቀው? እስቲ አላወኩም። እ፣ ልከንላቸዋል አሁን ልከንላቸዋል ለሳንቲሞች እስከ አሁን ነው እኮ።
ለሚሰጡን እነግርሃለን።
አሁን እናሳውቀን ነው አሁን ነው እ እስካሁን ትንሽ ወረደ አንድ ነው?
አንድ ሁለት ሰዓት እሺ እሺ